ሄሎ ሄሎ አቤት
ቆዳ ሕክምና
እ
ጥሩ ቆዳ ሕክምና ይሰጡ።
ምን አሉኝ? የቆዳ ህክምና እ አፋላጊ ነሽ አይደል?
አ ማሊባባ መኪና መሸጫ ነው።
ምን አልሽ?
ማሊባባ መኪና መሸጫ ነው። የቆዳ ህክምና ፈልገው ነው።
አዎ አዎ።
አለርት ልስጦት?
አለርት በግል ነበር ማለት